Hello
Hello ሰላም ጤና ይስጥልን Best Bet
እንትን
እሺ ብር ምን ነበር?
ይዞ አርግቼ ነበር እሺ ስንት ብር ነበር?
እ አጠቃላይ ማለት ነው። ስንት እ።
ጊዜ መሰለሽ? አራት ጊዜ ነው withdraw ያደረኩት ማለት ነው።
እሺ ስንት ስንት ብር?
ይኸው መጀመሪያ ስምንት መቶ ብር እሺ
ከዛ እ ከስምንት መቶ ብር በኋላ እ፣ አ- እንትን ያደረኩት ነው አምስት ሺህ ብር withdraw አደረኩ።
እሺ
ከዛ ስምንት መቶ ሀምሳ ብር
እሺ ሁሉም አልገባልን?
ከዛ አምስት ሺህ ብር ሁል- አልገባም።
ሁሉንም ደግሞ ወደ ሁሉም ደግሞ ወደ አቢሲኒያ ባንክ ነው transfer ያደረኩት።
ዛሬ ነው ያረካቸው?
አዎ አሁን አሁን ትንሽ ቆይታ።
Best Bet ቁጥሬ ነው።
አዎ አዎ ይሄ ነው ቁጥሩ።
እሺ check ላድርግልሽ። እሺ ጠብቀኝ አንዴ።
እሺ እዚሁ ጋር ጠብቅሻለሁ።
አዎ አየር ላይ ጠብቀኝ።
እሺ
አየ- hello
ወይ ወይ የት እ፣ ይገባልሃል። እሺ process ላይ ናቸው። በቻፓ ስለሆነ ያረከው እስከ ሁለት ሰዓት ሊቆይ ይችላል። ትንሽ ጠብቀው።
እስከ ስንት ሰዓት? እስከ ማታ ሁለት ሰዓት አይ ካረክበት እስከ ሁለት ሰዓት
እ፣ ይቆያል።
አይ አይቆይ፣ እ?
ትንሽ ጠብቀውና እስከ ሁለት ሰዓት ከሞላው ደውልልን ወይ መልሰህ አሳውቀን። በቻፓ እሺ።
ስላረከው ነው።
በቻ- ማለት በቻ በቻፓ ስታረገው እስከ ሁለት ሰዓት ድረስ ይቆያል።
እ፣ ከሁለት ሰዓት ግን አያልፍማ።
አዎ አይተህ ከዛ ካለ እርግጠኛ መልሰህ አሳውቀን።
እ፣ እናንተ እንትን ትሉታላችሁ ማለት አዎ።
በሌላ withdraw ሌላ withdraw ማድረግ የሚቻልበት መንገድ አለ ከቻፓ ውጪ አ፣ SantimPay አለ፣
እ?
SantimPay አለ። በ SantimPay እ፣ ቻፓ እና SantimPay እንትን- voucher ብለዋ የሚያስመርጥህ
አዎ አዎ።
SantimPay አለ። እሱ ይፈጥናል።
እንዴ እኮ ከታች የሆነ ኮድ ይጠይቀኛል።
ምን አይነት ኮድ?
የሆነ OT ምናምን የሚል ኮድ ማለት ነው
ኮ አ፣ ይል- ሲልክልክ ነው
እ እ?
ልኮልክ ነው OTP ኧረ ምናልባት አላክም።
message ወይ ልኮልክ ከሆነ የሚጠይቀው ኮድ
አይ ችግር የለውም። በሁለቱም ብቻ ዋናው መግባቱን ነው አዎ ፈልገው።
በቃ ስለዚህ ትንሽ በዚህ- ጠብቆ ይሄም ይገባልሃል።
አይ ስለዚህ process ላይ ነው ማለት ነው።
አዎ process ላይ ነው ይገባል።
እሺ ያው እርግጠኛ ነሽ ግን?
አዎ እርግጠኛ ነኝ።
አ እሺ እሺ አመሰግናለሁ።
እሺ መልካም እሺ።
አዎ።